አይ አላለኝም
ሄሎ ሄሎ ሄሎ በእምነት አቤት ወዬ በእምነት ይሰማል ከቢሮ ነው የምደውልልህ እሺ አዎ ከአምረት ይሰማል ሚስያስ ከኖር አታዘዘም ነበረ እ እ አዎ አዎ አምሮች
አል- አዎ አልታዘዝ ድምፅ እየተቆራረጠ ወጣው ሌላ order ስላለ ሌላ order ላነሳ ወጣው እዚህ ሲኤምሲ ሚላን
ካላነሱልኝ መልሼ አንተ ጋር ነው የምደውለው ታገናኘኛለህ እሺ ችግር የለም ተመልሼ ሄድና አገናኝሻለሁ ችግር የለም እሺ እሺ